ነው እኔ ጥሜን ጠርቶ አምቡላንስ ተቋረጠብኝና እሺ
ስድስት ሰዓት አዲስ ሰፈር
እሺ አሁን አምቡላንሱ ይጣልሽ
ስድስት ይደርሳል። የት ነው ከየት ነው የሚነሳው?
አሁን እ፣ ስራ ጨርሶ ፒያሳ ነው ያለው ከፒያሳ ነው የሚመጣው በቃ እስኪ ቁጥር ልስጥሽ እና እሺ አዲስ ሰፈር ሳሪስ ሲደርስ ዜሮ ዘጠኝ አስራ ሶስት አስራ ሶስት እሺ ስልሳ ዘጠኝ ስልሳ ዘጠኝ ስልሳ ዘጠኝ አስራ ሶስት ስልሳ ዘጠኝ አስራ ሶስት በዚህ ነው የሚደውለው አዎ በዚህ ደውል እዛ ሲደርስ እሺ የአገልግሎት ክፍያውን ያውቃሉ የአገልግሎት ክፍያው አውቃለኝ አውቃለሁ ከሰላሳ ደቂቃ በላይ ከሆነ ዘጠኝ መቶ ያስጨምራቸኛል
አዎ ዋናው ክፍያው ውስጥ ያውቃሉ ሶስት ሺ አምስት መቶ ሀምሳ
እሺ
እሺ እሺ